ወይ
Hello.
hello
እሺ Hello.
አማኑኤል ሚስተር ገረሙ እንዴት ነህ? የሆነ ሰው ጋር እንዴት መጠጥ አልመቼ ብሎ ነው እና ባጃጅ ላይ ደግሞ አልተደማመጥንም።
ችግር የለውም። እሺ እ፣ ይሄ compensation approval ልካላለች አደለ ኤደን?
የጸደቀ አዎ ኦክቶበር ሰላሳ አንድ ላይ ላከችልን ኢሜል እያየው ነበር። አሁን ለአስራ ስድስት እና ሰዎች የ- የንብረት አለገው አዎ ንብረት ዘገ- ንብረት እ፣ የንብረት ዘገያ አለ፣ የድረስ ጌትነት አለ። እ፣ ኦክቶበር ሰላሳ አንድ ደረቆ አሁን ገብቼ ልዩ አንተ ዜና ነው።
አዎ ቼክ አድርግ። አንድ እ፣ አንድ አስራ ስድስት የሚሆኑ ሰዎች ናቸው።
በጣም አሪፍ አልደረሰኝም። እሱ እኔ አላየሁትም።
October ሰላሳ አንድ ላይ ነው የላከችልን።
በቃ፣ ኢሜሉን በቃ።
እያየው ነበር አሁን ከዛ በጣም እና አሪፍ እና ሌላ ደግሞ አ፣ አንድ አ፣ ነግሬ ነበር አይደለ? የጌታቸው የሚባል agent አዎ አዎ
ለዓለም ምህረት እ፣ ስም ነው የተ- የተላከለት መጀመሪያ እና በትክክል አዎ እሱንም check እንዲታደርግ ነግሬ አዎ ነበረ።
ይዞላ እኛ ላይ delivery እየሰጡን ስለሆነ እሺ ፎከሲንጋችን እዛ ላይ ሆኖ ነው አየዋለሁ፣ እዚዋለሁ ማስታወሻ ላይ ኦኬ እሺ እሺ እሱንም እ፣ የ ሌላም የአዱኛ አዱኛ መኩም ተገኝተዋል ዶክመንቱ። እሱም ከዚህ ጋር ሁለቱን አንድ ላይ ለመላክ ነው። እሱን እየጠበቅን ያለ ነው።
በቃ አየዋለሁ። እሺ ኦኬ እሺ።
ፎ እንዳረጋለሁ